ሞቷልና ስለኔ ምንም ሳይኖርበት እሳት ተከሰተ ወቅት በጲላጦስ ፊት ኢየሱስ አምላክ ምሕረት ስብሐት ለከ ስላላወቅሁህ አንተን የዓለም መድኃኒት መሆንክን መቱት በጭካኔ ብርሃን ፊትህን ኢየሱስ መድኃኒታችን ስብሐት ለከ ያንተ መንገላታት ሁልጊዜ ያሳዝነኛል ሲወራ በመስቀል ላይ ሆነ ያየኸው መከራ ኢየሱስ የሕይወት እንጀራ ስብሐት ለከ ከልዑል ቦታ ወርደ ፈጣሪ ፍጡራን አምላክ በሰው ፊት